ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
እሺ አዎ አዎ፣ እሺ፣ ከአሪፍ ነበር የምደውልሎት።
እሺ እሺ ደመያቸው የሁለት መቶ ዘጠና ብሩ ተስተካክሎሎታል የትላንቱ አ- ማለት ነው።
አ- አዎ አዎ አዎ እሺ እ ሌላ ያመለከቱት ነበር screenshot የላኩልን የሌሎች አ- ቀኖች አ- አዎ አዎ፣ ሶስት መቶ ሀምሳ ምናምን የመቼ ነው እሱ?
ትላንት ነው እሱም።
እሱም ትናንት ነው።
አዎ ትላንት ነው እሱ
እ ደመያቸው ከሁለት መቶ ዘጠና እ ከሁለት መቶ ዘጠና በኋላ ማለት ነው።
ከሁለት መቶ ዘጠና በኋላ አዎ ከ- ከቴሌብር የተላከሉት መልእክት አለ የሱ
አይ የለም ይኸው ይሄን ነው screenshot አደረኩልህ። ከቱ ኤክስ ስፖርት እኮ ነው ወደ ቴሌ ብር ላስተላልፍ።
withdraw ማለት ነው።
አዎ አልገባ ብሎ ነው ከኔ ከቱ ኤክስ ስፖርት ቆርጠዋል። ቴሌ ብር ላይ አልደረሰልኝም።
እሺ ደመያቸው እ እኛ ጋር የላኩልን የ depo- የቲ- የ deposit ነው አብዛኛው
እ የሶስት መቶ ሀምሳ ዘጠኝ ብር የላኩልን ደግሞ የ deposit ነው የሚታየው ደንበኛችን
እና ምንድን ነው ቴሌ ብር ደግሞ እነሱን ጠይቆ ጠይቃለኝ።
እሺ ሁለቱንም በሁለት ነው በትላንት ነው አይደል ያደረጉት?
አዎ አዎ ትላንት ነው እሱ።
እሺ ደመያችን
እሺ አደራ በእናትህ።
ሰንደውሎታለን። እሺ እሺ እሺ